hello hello
ተቆርጦ እሺ እሺ
አይ እኔ update አላረኩም። update እንደሚያስፈልገውም አላወቅኩኝም። ምክንያቱም update አድርግ አላለኝም። ሌሎች application ኖች እኮ update ሲያስፈልጋቸው update አድርጉ ይላሉ።
okay ወይ uninstall አድርገው ድጋሚ install ያደርጉታል። Play Store ላይ ያገኙታል application ኑ።
እሱ ማድረግ እኮ ቀላል ነው እኮ አዎ እ፣ እኔ የምልህ application ኑ አብዴት አጊዝ አላለኝም። መጠቀም ስላስቻለኝ ተጠቀም ያለውኝ
okay። ግን group create ሲያደርጉ አንድ ኪሎ free ብሎ አምጥቶሎታል።
እኔ ሜሴጃችሁ ሜሴጅ ልካችሁልናል በሞባይል እንደዚህ እንደዚህ ስታደርጉ group create ስታደርጉ ለ group leader አንድ ኪሎ በነፃ እንትን ይላል ይላል አ ልክ እ፣ ነው message የላካችሁልን።
ልክ ነው።
ስለዚህ በእሱ መሰረት አሁን ስናስ ስን ሲመጣልን አዎ፣ ተጨማሪ ስላልመጣ message ኡ ሌላ እንትኑ ሌላ በሚል ነው የደወል ነው ልክ ነው። ያው ግን እየሰራ ያለው አሁን ይሄ service ያው እኮ እሱ ከእናንተ ስህተት ነው። anyways እኛ አንድ ኪሎ እኮ መቶም እንትን ብሎ አይጎዳህም፣ ግን ለምን በሚል ነው እንትን ያልነው።
okay እሺ፣ አሳውቅሎታል።
አዎ።
አሁን update እሱ ካደረጉ ላይ ነው።
በኋላ እንደዛ መጠቀም ይችላሉ። አንድ ኪሎ በነጻ።
እሺ እሺ፣ መልካም ቀን።
አሜን።